hello
ወይዬ
ጤና ይስጥልኝ። Best Bet ነው ቃል ኪዳን ምን ልርዳዎ አሁን ስለ የሆነ ስህተት ቴሌግራም ላይ ልከን ነበረ።
ምን አሉኝ?
የሆነ ትኬት ልከን ነበረ ቴሌግራም ላይ አይለቅም። የሆነ ተመላሽ ነበረ እሺ cashier ኮዱ ይንገሩኝ።
እ cashier ኮዱን እሺ 13 94 51 75
አስራ ሶስት ዘጠና አራት ሀምሳ አንድ ሰባ አምስት እሺ ሶስት መቶ ብር ቦነስ ተለቋል።
አሁን ተለቋል። እሺ በቃ እንደዛ ነው።
እሺ አይ፣ መልካም ቀንሽ
እሺ ተመልካች